Ja. Ja.
ሄሎ ሄሎ መሰረት ወይ ሄሎ ይሰማኛል። ወይ እንትን ሰማንያ ስምንት ሄሎ ዘጠኝ ሰማንያ ስምንት ምን ሆነብህ?
አዎ ኮኮን እስካሁን አልሰጡኝም። መብራት መጣ አልመጣ እያሉ ምን ላድርገው? ወይ ካንስል ይሁን ኦን ታይም እየወጣ ነው።
መብራት ጠፍቶባቸው ነው አሳውቃል ከዚህ በፊት አዎ አሳውቂያለሁ። ለሰላም ነግሬያታለሁ።
ከኮኮን ጁስ ያዝከው አዎ ከቦሌ ነው አዎ ላፍቶ የሚለው የታዘዘው ከቦሌ ነው።
የታዘዘው ከቦሌ ነው።
አዎ ቆይ አንዴ ስም ማን ነው ላፍቶ ነው።
እ ሀብቶም አዎ
ሀብቶም አቤት ስልሳ ዘጠኝ ሰማንያ ስምንት ሀብቶም አንዴ ምግብ ቤት ልደውልና ወይም አዎ ምግብ ቤት ከሆንክ ታገናኘኛለህ?
ደውዪላቸው ወጥቻለሁ። እኔ የግራቦን ይዤ እየሰራ ስለሆነ ሌላ ወረ ወጥቻለሁ።
ሌላ ወር አለ?
አዎ እሺ፣ እሺ፣ ሀብቶም እሺ፣ እሺ። እኔ check አደርጋለሁ። ከቦሌ ነው የታዘዘው አልከኛ?
አዎ አዎ ወደ ኤሌክትሪክ
እሺ፣ እሺ ሀብቶም check አድርግና እኔ እንትን እልልሃለሁ።
እሺ መሰረት አመሰግናለሁ።